ጤናሽን የቴስጥር ማዕከል
እም፣ ሰላም ሰላም።
እ፣ አሁን ኮድ ልከልኝ ነበር እሺ
እና ክፍያ ሶስት ሺ ስድስት መቶ ሰባ ብር ነው ሰባት ብር ነው ሶስት ሺህ ሁለት መቶ
ሶስት ሺ ሁለት መቶ ስልሳ ሰባት ብር ስልሳ ሰባት ብር አዎ እዛው ቴክስ እና ለአስር ሰዓት እ እ የአስር ሰዓት ነው ኤርፖርት ዘጠኝ ሰዓት ላይ
ኦኬ እሺ ለእረው
ለሮብ አዎ እሱ በ mobile banking ወይ ባንክ ማን ነው በንግድ ባንክ ሄዶ ይክፈሉት።
እሺ እሺ እናመሰግናለን ካሉ